ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ቺፕ ቺፕ ነበር ምደውልሎት።
ያው እናት
order አድርገው ነበር አይደለ? ሽንኩርት ሰላሳ ስምንት ኪሎ
ሰላሳ ስምንት ነው።
አዎ፣ አጠቃላይ ሰላሳ ስምንት ኪሎ የ group ኡ ማለት ነው።
ውይ hello አላየኋችሁም።
እ፣ ምን ተቀብለዋል order ኡን check ለማድረግ ነበር።
አልተቀበልኩም። refund እንድደረግልን እኮ ጠይቀን ነበር።
በቃ እሺ፣ check ለማድረግ ነው። አሁን refund እናደርጋለን። ይቅርታ በጣም እሺ እሺ፣ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ ሰው